Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
መንገድ ለችብችብ ነው የምደውልልህ።
እሺ
ዛሬ የተረከቡት order አለ አይደለ?
አ
Okay፣ ለ driver ኡ ኮድ ሰጥተውት ነበረ?
ለአይ ኮድ አልሰጠሁትም። ጓደኛዬ ነበረ order ያደረገልኝ እሺ እና የሚ- የትኛው ኮድ እንደሆነ ራሱ እኔም አል- አልገባኝም ነበረ። እነሱ ያሉኝ የሆነ ኮድ ጠይቀውኝ ነበር፣ ግን እቃውን ተቀብያለሁ።
Okay። ምን ምን እቃ ነበር የተረከቡት?
አይ አቮካዶ ብቻ ነው።
አቮካዶ ብቻ ነው?
አዎ አቮካዶ አራት ኪሎ።
Okay። እሺ፣ እሱን check ለማድረግ ነው። እናመሰግናለን። መልካም ቀን።
እሺ መልካም ቀን።
እሺ።